ትዝታሽ ይዞትር ወደ እኔ የመጣ ትዝታሽ ይዞትር ወደ እኔ የመጣ እፎዬ የምርበት ሕይወቴ እግዚአባ እፎዬ የምርበት ሕይወቴ እግዚአባ የትዝታ ስሜት ልቤ ላይ ነዳጅ የትዝታ ስሜት ልቤ ላይ ነዳጅ አይጠፋም ምንጊዜም ይዳፈናል እንጂ አይጠፋም ምንጊዜም ይዳፈናል እንጂ እንዳላንጎራጉርም እየተገዝቼ እንዳላንጎራጉርም እየተገዝቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ ይሄን ጨዋታዬን እንዴት ላሳምረው ይሄን ጨዋታዬን እንዴት ላሳምረው ከፍቶኛ አይደለም ወይ የማንጎራጉረው? ከፍቶኛ አይደለም ወይ የማንጎራጉረው? እስቲ በሉ እንግዲህ ደርድሩልኝ ክራም፣ እስቲ በሉ እንግዲህ ደርድሩልኝ ክራም። መቼም ተቆራኝቷል ትዝታ ከኔ ጋር፣ መቼም ተቆራኝቷል ትዝታ ከኔ ጋር። የሐሳቡ መንጋ ልቤ ታጎረው፣ የሐሳቡ መንጋ ልቤ ታጎረው። ቢወጣ ብዬ ነው የማንጎራጉረው። ቢወጣ ብዬ ነው የማንጎራጉረው። እንዲያው አመሃይቶን አሳቦ መክራት እንዲያው አመሃይቶን አሳቦ መክራት ያወዛውዘኛል ከትዝታዬ ጋር ያወዛውዘኛል ከትዝታዬ ጋር እርቅ ያለሁ ብለው መኖሪያን ቢለዩ እርቅ ያለሁ ብለው መኖሪያን ቢለዩ ይመጣል ትዝታ ወሰና ካዩ ይመጣል ትዝታ ወሰና ካዩ አሰርኳ ጠበቅኩት ዘጋጋሁት ስለው አሰርኳ ጠበቅኩት ዘጋጋሁት ስለው ምን ዋለው ምነው የሆዴ ድንገት ክፍታለ ትዝታን ሲቃኙት ይወረኛል ደርሶ ትዝታን ሲቃኙት ይወረኛል ደርሶ ይመለሳል ልቤን አገሩን አታንሶ ይመለሳል ልቤን አገሩን አታንሶ ክራር ሲደረደር ይረበሻል ሆዴ መሰንቆ ሲመታን ይረበሻል ሆዴ በትዝታ መዘዝ እንዳይወጣ ጉዴ በትዝታ መዘዝ እንዳይወጣ ጉዴ ትዝታይ ትዝታ ትዝታይ ትዝታ ትዝታይ ትዝታ 只是他。